ሄሎ፣ ይሰማል?
እንዴት ነው?
ሰላም ነው አለ።
አለ
እሺ፣ ምን ነበር?
እንዲህ በ- እንትን game ነበር ነበረ Best Bet እንትና win አደረኩት።
እሺ፣
ከዛ ብር ላይ እንትና ጨመርኩት እና ወጋገን ባንክ
እሺ፣ እሺ፣ ከዛ ገና አልገባም። balance ዜሮ ነው እንደገና።
አልገባም። እሺ፣ እሺ።
አዎ
ሄሎ፣ ሄሎ፣
አ ጤና ይስጥልኝ። withdraw ነው?
እንዴት ነህ?
እግዚአብሔር ይመስገን። withdraw ነው አይደለ?
አ withdraw አድርገህ ነው
ምን ምን አልከኝ?
ወጪ አድርገህ ነው ወይ withdraw አድርገህ ነው ወይ? ሄሎ፣ አልገባኝም ገና።
ምንድን ነበር ጥያቄ? እሺ፣
ምን አለ የኔ ጥያቄ እንትን ነው እገ- ያ ወጋገን account ጨመርኩ ብር። ከዛ ገና አልገባም። ያ Best